ሰላም ጤና ይስጥልኝ። ቺፕቺፕ እባክዎ ምን ልርዳዎ?
እንትን order ነበረኝ ማ- ቅዳሜ ዕለት ያዘዝኩት ማለት ነው።
እሺ እና ትላንትና ደውዬ ዛሬ ይመጣል ብለውኝ ነበረ። አሁን ደግሞ ስደውል የ group ኡ ምንድን ነው ዋና መስራቹ ጋር ወስደውታል። ቁጥር ልኮልኝ ነበር፣ አይሰራም ቁጥራቸው። አስር ኪሎ ሽንኩርት order አድርጌ ነበር።
በማን
እስ- የስንታየው group ነው የሚለው
ስንታየው ግሩፕ እ፣ ድራይቨሩ ደውሎሎት ነው እንደዚህ ያሉት?
አ- ማንም አልደወለልኝም። አሁን ስደውልላት ጊዜ ነው እንደዚህ ስል መንስቶ እንትን ያለኝ እም። ኦኬ ኦኬ። ስለዚህ በ- ደውለውለት ነበረ ለሰውየው ለአድሜ አ- ለአድሜኑ ስደ አሁን ቁጥር ሰጠኝና እሱ ይሁን አይሁን አላውቅም። ስደውል አይሰራም ስልኩ።
ስልኩ አይሰራ።
አዎ ኦኬ እሺ። ሌላ ላይ መንበሮቹ እስኪ ደውለን እናሳውቀውታለን።
እሺ።
ይቅርታ በጣም